Falling yellow visa ጅዴ ነኝ የባንክ የጉዞ መረጃ ልስጥዎ? Falling yellow visa ጅዴ ነኝ የባንክ የጉዞ መረጃ ልስጥዎ?
ድምፅሽ አይሰማም።
እሺ አሁን ሲሰማ ደንበኛችን።
እሺ አሁን ይሰማኛል።
እሺ ምን አይነት የጉዞ መረጃ ልስጥዎት?
አም፣ ይሄን ስልክ ቁጥር ከቴሌቪዥን አይቼ ነበር እሺ
እና አም፣ እስኪ ስለ አገልግሎቱ ስለዚህ ነገር እሺ እኛ የምንሰጠው ስለ ጉዞ መረጃዎችን ማሟላት ያለቦትን document ኦች፣ የቲኬት ዋጋ፣ የሕክምና ማስረጃዎች፣ የኤምባሲ አድራሻዎች እስኪ የመሳሰሉ ሳም- ኢንፎርሜሽኖችን ስለ